Hello ጤና ይስጥልኝ። ትኬት ቦነስ ለመጠየቅ ነበር ለማስለቀቅ።
እሺ cashier code ኡን ትነግረኛል?
cashier code ኡን
አዎ እሺ፣ አስር
አስር ሀምሳ አራት ሀምሳ አራት ሰባ አራት ሰባ አራት ዘጠና አራት
እሺ ሁለት ጫው ተወጥቶብሃል። እሺ ልውስጥ ነው።
እሺ፣ ይሄኛ አስር
አስር ሀምሳ አራት ሀምሳ አራት
ሰባ አምስት ሀያ ሁለት
እሺ ይህም ሶስት ጨዋታ ወጥቷል።
እሺ እሺ አባ መልካም ቀን